ሰላም ጤና ቺፕቺፕ ሄሎ ሄሎ አቤት አቤት
ቺፕቺፕስ ነው?
አዎ ቺፕቺፕ ነው ሰላም ነው?
እግዚአብሔር ይመስገን
አለን። ተደውሎ ነበር።
ምን በዚህ ስልክ ተደውሎለት ነበር አ
እ
እና እቃ አዝዤ ነበረ ለሮብ ነበረ
እሺ አንዴ ይቅርታ
እና ዛሬ አልደረሰም። ዛሬ እራት የለንም። እ?
እሺ አንዴ ጠብቁኝ ይቅርታ እ ያልመጣልዎት product አለ እንዴ
አረ ሙሉውን አልመጣም።
እሺ ምን ምን ነበር የቀረው
ያዘዝነው ሙሉ
ሙሉ አልመጣም አ እሺ ቆይ አንዴ ጠብቁኝ መጣማ
እ ካሮት ነው አይደለ ያልመጣው ሌላ አለ
አረ ሁሉም አልመጣም። ካሮት ብቻ አይደለም።
እሺ እ ጥቅል ጎመን አለ ድንች ቲማቲም እና ሽንኩርት
አዎ ተነገረ ነው እሺ እሺ ያው ለነገ አስገብቼ ይሎታለሁኝ
check አርግሸዋል? እናት ይችላሉ አይደለ
አዎ አዎ፣ check አርግሸዋል?
ምኑን ነበር ሙሉ አምስት ነበር ያዘዝነው አምስት አዎ ነገርኩ አዎ ነገርኩት ድንች እ፣ እም።
ጥቅል ጎመን ሽንኩርት፣ ቲማቲም ቲማቲም፣ ሽንኩርት እና ካሮት እም።
አይደል እም፣ አዎ አዎ አዎ ለነገ ገብቶሎታል መቀበል ይችላሉ አይደል አዎ መቀበል እንችላለን። ይምጣ እንጂ እዛው የሞሉበት location ጀሞ ሁለት
ጀሞ ሁለት ነው የሞሉት በቃ ነገ ይመጣልዎታል
ጠብቃለን።
እሺ እሺ መልካም ምሽት